ጭብጭብ hello hello hello
hello
hello አይሰማም?
ይሰማል?
አዎ ይሰማኛል።
ይሰማኛል።
ሰላም ነሽ?
ሰላም እንትን እቃ አዘን ነበረ እስከ ዛሬ ቶሎ ይመጣ ነበር፣ እስካሁን አልደወሉልንም።
ምን ነበር order ያደረጉት?
ጥቅል ጎመንና ጥቅል ጎመን እሺ በዚህ እና ስልክ ነው?
አዎ፣ በዚህ ስልክ
okay ጥቅል ጎመን እና ዘይት ነው?
አዎ።
እሺ የ driver ስልክ ልንገርዎት ይዞ መጥቷል እሺ ወ- ይዞ መጥቷል።
ዘጠኝ አስራ ሁለት
እሺ አንድ ይቅርታ ጠብቂ። ዜሮ ዘጠኝ አስራ ሁለት ነው ያልሽኝ?
አዎ
ዜሮ ዘጠኝ አስራ ሁለት ሀያ ሰባት ሀያ ሰባት አርባ ሰባት አርባ ሰባት ዘጠና ስንት ዘጠና ዘጠና እሺ አዎ ታመነ ይባላል። ይደውሉለት።
እሺ እሺ እሺ መልካም